ሄሎ ሄሎ ጄሪ ሮቤል እንዴት ነክ?
እንዴት ነሽ?
አለን ሰላም
ሁሉ ሰላም እንዴት ነሽ?
አለን አለን። እንትን ነው ይኸውልህ፣ ይሄ ፋይሉ ማለት ነው አ እ ሌላ ኮምፒውተር ላይ እስቲ extract አድርገው እንትን corrupted ይላል። I think ቫይረስ ምናምን ስላለበት ሊሆን ይችላል እና አ ሌላ ኮምፒውተር ላይ extract አድርገው። ይቺ generic እንትን አለች አይደል? ይኸውልህ፣ ቆይ ላሳየክ። ይሄ ይቺኛዋ አሁን ይታያል።
እናቴ ጨርሶ ምን አለ? ይታያል። አዎ ይሄን ፋይል ውሰድና ሌላ ኮምፒውተር ላይ እ እንደዚህ right click አድርገህ extract አድርገው። አሁን extract ሌላ ሌላ ኮምፒውተር የለንም። እዚህኛው ላይ ማስተካከል አይቻልም?
እንትን ነው ቫይረስ ይዞታል። አየሁ corrupted ነው ፋይሉ ይላል። አያረግልንም። extract ካላረግን ደግሞ መስራት አንችልም።
እንትኑን PC ውን ማጸዳት አይቻልም ታዲያ?
ትችላለህ። እሺ ፋይሉን ግን አይጥፋ። እሺ
እንዴት እናጽደው ታዲያ? አሁን ይሄንን ፋይል USB ላይ ወይ ምናምን ጫነውና እ እ ለእንትን አሳየው ቫይረስ ምናምን እንዲጠፋ ወይ ደግሞ ሙሉ format ይደረግ እንደ አዲስ
በቃ እንደዛ ወይ እንሞክራለን።
እንደዛ አድርገውና ሞክሩና ንገረን። ይሄኛው ፎርማት ፋይል ግን ፒሱን አታ- PC ውን ወይ format አድርገን ከእንደገና እንትን እንበለው።
ይቻላል። አዎ ቫይረስ ምናምን ከዛ- ስላለበት ለዛ ነው ያስቸገረው።
ቫይረስ ነው ቫይረስ ነው እንትን እያለው ያለው።
አዎ አዎ corrupt corrupted ይላል። ትክክለኛ ፋይል አያገኘውም እና ለዛ ነው በቃ እሺ እሺ በቃ እሺ፣ እንደዛ በቃ አድርገውና እደውላለሁ።
ንገረኝ። እሺ እሺ አይ፣ እሺ